መዝሙር ዕሥራ ወስድስቱ እግዚአብሔር ያበርህ ሊተ ያድኅነኒ ምንትኑ ያፈርሃኒ ስለ ሕዝቅያስ ተናግሮታል ከመከራዬ ያድነኝ ዘንድ እግዚአብሔር ብርሃነ ረድኤቱን ያበራልኛል የባለዚያ ጌታ ምን ያስፈራኛል አንድም ከመከራዬ አድኖ በተድላ በደስታ ያኖረኛል የባለዚያ ጌታ ምን ያስፈራኛል አብርሂ አብርሂ ኢየሩሳሌም እንዲል እግዚአብሔር ምእመና ለሕይወትየ ምንትኑ ያደነግጸኒ እግዚአብሔር ለሰውነቴ ወዳጇ ድኅነቷን የሚያደርግላት ነው የባለዚያ ጌታ ምን ያስፈራኛል ሶበ ይቀርቡኒ እኩያን ይብልዑኒ ሥጋየ እለ ሰናክሬም ሥጋዬን ይበሉ ዘንድ በመጡ ጊዜ ሰውማ ሰውን ይበላዋልን ብሎ ገንዘቤን ሊዘርፉ እኔን ሊያጠፉ በመጡ ጊዜ ኤፍሬም ይበልዖ ለምናሴ ወምናሴ ይበልዖ ለኤፍሬም እንዲል ጸላእትየሰ እለ ይሳቅዩኒ እሙንቱ ደክሙ ወወድቁ ጠላቶቼ ከጠፉ በኋላ ጠላቶቹ ከጠፉ በኋላ ተናግሮታል ብሎ መከራ የሚያመጡብኝ ጠላቶቼ እለ ሰናክሬም ደክሙ በለኪሶን ወወድቁ በነነዌ አንድም በነፍስ በስጋ ጠፉ እመኒ ጸብአኒ ተአይን እይፈርሃኒ ልብየ ሰናክሬም ቢጣላኝ ልቡናዬ አይሸበርብኝም። ወእመኒ ሮዱኒ ጸባኢት አንሰ ቦቱ ተወከልኩ ሰራዊቱን ቢከቡኝ በሱ አምኛለሁና አልፈራም። አንድም ጠላቶቹ ሳይጠፉ አስቀድሞ ተናግሮታል ብሎ ጸላእትየሰ እለ ይሳቅዩኒ መከራ የሚያመጡብኝ ጠላቶች እነ ሰናክሬም ይደክሙ ይወድቁ በነፍስ በስጋ ይጠፋሉ። እመኒ ጸብአኒ የነ ሰናክሬምስ ይቅርና ከእንግዲህ ወዲህ በጠላትነት የሚነሳብኝ ሌላ ንጉሥ ቢጣላኝ ልቡናዬ አይሸበርብኝም። ወእመኒ ሮዱኒ ሰራዊቱን ቢከቡኝ በአንተ አምኛለሁና አልፈራም። አሐተ ሰአልክዎ ለእግዚአብሔር ወኪያሃ አሐስስ እግዚአብሔርን አንዲት ነገር ብቻ ለመንሁት እሷኑ እሻለሁ። አንድም እሷን ብቻ የምፈልገውን አንዲት ነገር ለመንሁት ከመ እህድር ቤቶ ለእግዚአብሔር በኩሉ መዋዕለ ሕይወትየ እሷውም ባለ ዘመኔ ሁሉ እግዚአብሔር በረድኤት አድሮባት በሚኖር በኢየሩሳሌም ያኖረኝ ዘንድ ያኖረኝ ዘንድ አንድም በመንግሥተ ሰማያት እንድኖር ያደርገኝ ዘንድ ናት። ወከመ ያርእየኒ ዘያሰምሮ ለእግዚአብሔር ኢየሩሳሌም ገብቼም እግዚአብሔርን ደስ የሚያሰኘውን ነገር ይገልጽልኝ ዘንድ እንዲያደርግልኝ መሆን ናት። አንድም ዘአሰምሮ እግዚአብሔርን ደስ የማሰኝበትን ነገር ይገልጽልኝ ዘንድ እንዲያደርግልኝ መሆን ናት። ወከመ እጸመድ ውስተ ቤተ መቅደሱ ቤተ መቅደሱንም ጽሙድ እንደ በሬ ቅኑት እንደ ገበሬ ሁኜ አገለግል ዘንድ እንዲያደርገኝ መሆን ናት። እስመ ኀበአኒ ውስተ ጽላሎቱ በዕለተ ምንዳቤየ በመከራዬ ጊዜ በጽላሎተ ረድኤቱ ሰውሮኛልና ወሰወረኒ በምህባ ጽላሎቱ በምህባ ጽላሎቱ በጽላሎተ ረድኤቱ ሰዋሪነት ሰውሮኛልና አንድም በምህባ ጽላሎቱ አብርሃም ይስሐቅ ያዕቆብን በሚሰውርበት በጽላሎተ ረድኤቱ ሰውሮኛልና ወዲበኮሁ አልአለኒ ከመከራው አውጥቶ በተድላ በደስታ አኖረኝ። አንድም ከአሕዛብ በላይ አደረገኝ። ኮሁ አላቸው እንጨት ጠርበው ደንጃ አለዝበው ጣዖት ያመልካሉና። አንድም ልቡናቸው በአምልኮ ጣዖት እንደ ደንጃ የጸና ነውና። አንድም ብይላ አሕዛብን ሰጥቶ አከበረኝ። አንድም በአምስቱ በስድስቱ ቆመ ብእሲ እንድሄድ አደረገኝ። አንድም በሁለቱ ጽላት በተጻፉ በአሰርቱ ቃላት አጸናኝ። ናሁ ይእዜ አልዓለ እግዚአብሔር ርእስየ ዲበ ጸላእትየ፣ እነሆ ዛሬ እግዚአብሔር ጠላቶችን አጥፍቶ እኔን አድኖ ከጠላቶች በላይ አደረገኝ። ዖድኩ ወሶዕኩ ውስተ ደብተራሁ መስዋዕተ ወየበብኩ ሎቱ ዖድኩ ውስተ ደብተራሁ ወሶዕኩ መስዋዕተ ወየበብኩ ሎቱ ብለህ አቅና። ደብተራ ኦሪትን ከብቤ ቆምሁ፣ መስዋዕት ሰውቼ እሱን አመሰገንሁ። ምን ነው በሕዝቅያስ ጊዜማ ቤተ መቅደስ ተሰርታ የለምን? ደብተራ ወሪት ወዴት አለች ቢሉ በደብተራ ወሪት እግር ስለገባች አንድም የሙሴ ሥርዓት አይፍረስ ብለው መቃረቢያ አድርገዋት ነበርና ዛሬ የጥምቀት መቃረቢያ እንዳለ እስየብህ ወእዜምር ለእግዚአብሔር እግዚአብሔርን አመሰግናለሁ። ወእዜምር ለእግዚአብሔር ምስጋና አቀርባለሁ። ስምዐኒ እግዚኦ ቃልየ ዘሰአልኩ ኀቤከ አቤቱ ወደ አንተ መልሼ የለመንሁትን ልመናዬን ስማኝ። ተሳሃለኒ ወስምዐኒ ለከ ይብለከ ልብየ ልቡናዬ ይቅር ብለህ ልመናዬን ስማኝ ይልሃል። ልቡ ልዩ እሱ ልዩ ሆኖ አይደለም፣ በነፍስ በስጋ ሲል ደገመው። ወሐሰስኩ ገጸከ ከዚህ አስቀድሞ ገጸ ረድኤትህን ገጸ ምሕረትህን ሻሁ። ገጸ ዚአከ አሐስስ እግዚኦ እንግዲህ ወዲህም ገጸ ረድኤትህን እሻለሁ። ወይትሚት ገጸከ እምኔየ ገጸ ምሕረትህን ገጸ ረድኤትህን ከኔ አታርቀው። ለአጠይቆ ሰለስቱ አካላት ሶስት ጊዜ መላልሶ ተናገረ። ወይትትገሃስ እምገብርከ ታምዕአከ ከቀረብህ ከኔ ከባሪያህ በረድኤት አትራቅ። ረዳየ ኩነኒ ወይትግድፈኒ ረዳት ሁነኝ እንጂ በመከራው አትጣለኝ። አንድም ረዳት ሁነኝ በመከራውም አትጣለኝ። ወይትትሃየኒ አምላኪ ወመድኃኒየ ድህነቴን የምታደርግልኝ ፈጣሪየ ቸል አትበለኝ። እስመ አቡየ ወእምየ ገደፉኒ አባት እናቴ የጥጋባቸውን ያህል ተገናኝተው በማህፀን ጥለውኛልና። ወእግዚአብሔር ተወክፈኒ እግዚአብሔር ግን በሕይወት ተቀበለኝ። አንድም አባትና እናቴ የረሃባቸውን ያህል ለገንዘብ ብለው ለሞት አሳልፈው ሰጡኝ። እግዚአብሔር ግን በሕይወት ተቀበለኝ። ሕማመ ኮብሽ የሚባል ደዌ የታመመ አንድ ንጉሥ ነበር። ከበላው አብልቶ ከጠጣው አጠጥቶ የሚያኖራቸው አቀብተ ሥራይ ነበሩትና ማዳን ባይሆንላቸው መቼም አይገኝ ብለው ለእናት ለአባቱ አንድ የሆነ ልጅ አስፈልገህ እናቱ ይዛ አባቱ አርዶ በደሙ የታጠብህ እንደሆን ትድናለህ አሉት። ንጉሥ ላስፈልግ ባለ ጊዜ የሚቸግረው የለምና አስፈልጎ አገኘ። ብዙ ወርቅ፣ ብዙ ዕንቁ ሰጥቶ አስመጥቶ እናቱ ይዛ አባቱ ሊያርደው ቀረበ። ወደ ሰማይ አየ። ምን ነው አንተ ወደ ሰማይ ታያለህ? አለው። ንጉሥ ምን ላድርግ? ጥንቱን ለልማዱ ለልጅ የሚያዝኑ የሚራሩ አባትና እናት ነበሩ። ጨክነው ሊያርዱኝ ሲቀርቡ ጊዜ በዚያውም ላይ ጩኸውለት የሚያድን ንጉሥ ነበር። ግደሉ ሲል ጊዜ ለማን ልንገር? ለማያደላው ለማያዳላው ለሰማያዊው ንጉሥ እነግራለሁ እንጂ አለው። ተውት አለ። እሱንም ወዲያው መልአኩ ከእግዚአብሔር ዘንድ ታዞ ፈውሶታልና እንዲህ አለ ምርሃኒ እግዚኦ ፍኖተከ አቤቱ ሕግህን ግለጽልኝ አስተምረኝ። ወምርሃኒ ፍኖተ ርትከ በእንተ ጸላእትየ ጠላቶችን ደስ አይበላቸው ብለህ የቀናውን የኢየሩሳሌምን ጎዳና መርተህ አውጣኝ። የተመጥወኒ ለነፍሰ እለ ይሳቀዩኒ መከራ ለሚያጸኑብኝ ለነሰናክሬም ሰውነቴን አሳልፈህ አትስጠኝ። አንድም የተመጥዋ ለነፍስየ ለእለ ይሳቀዩኒ መከራ ለሚያጸኑብኝ ለነሰናክሬም ሰውነቴን አሳልፈህ አትስጣት። አንድም የተመጡ ብየ አሳልፈህ አትስጥብኝ። እስመ ቆሙ ላዕሌየ ሰማዕተ ዓመፃ የሐሰት ምስክሮች ለጠላትነት ተነስተውብኛልና አኮኑ ሰበረ ሙባአ ቤተ እግዚአብሔር ብለው ወሐሰት ርእሰ ዓመፃ ሐሰትም የዓመፃ አበጋዝ ናት። እትአመን ከመ እርአይ ሰናይቶ ለእግዚአብሔር በብሔረ ሕያዋን ሕያዋን የሚሆኑ የአብርሃም የይስሐቅ የያዕቆብ አገር በምትሆን በኢየሩሳሌም የእግዚአብሔር ተድላ ደስታውን አይ ዘንድ እንዳይ አምናለሁና። አንድም እስመ ቆሙ ላዕሌየ ሰማዕተ ዓመፃ እስመን ታግሰህ የሐሰት ምስክሮች አይሁድ በጠላትነት ተነሱብኝ። ወሐሰት ርዕሰ ዓመፃ እኔን ሩቅ ብእሲ ማለት ዓመፃ ነውና እትአመን ከመ እርአይ ሰናይቶ ለእግዚአብሔር በብሔረ ሕያዋን በመላእክት በጻድቃን አገር በመንግሥተ ሰማያት ልጅነትን ተድላ ነፍስን እንዳይ አምናለሁ። ተወከለ ተሰፈወ ተአመነ በካልአይ እንጂ በሳልሳይ አይወድቅም። ወተሰፈወ ለእግዚአብሔር ሕዝቅያስ እንዲህ አልህ፣ አበጀህ፣ እመንበት። ተአገስ ወአጽን ልበከ መከራውን ታግሰህ ተቀበል፣ ልቡናህንም በትዕግስት አጽናው። ወተሰፈወ ለእግዚአብሔር እግዚአብሔርን ተስፋ አድርገው።